ጤና ይስጥልኝ እንደ ሀና እባላለሁ ባኮም ብርዳ
ስራ ፈልጌ ነበር።
እሺ ሙሉ ስምዎን ይንገሩኝ
የት?
ሌላ
አቤት
ሙሉ ስምዎን ይንገሩኝ
የት ይባላለሁ?
የሽማ
አረጋው
እድሜ
እድሜ ሰላሳ
እሺ የሚኖሩበት አካባቢ
ዶሮ
እሺ መስራት የሚችሏቸው ስራዎች
ምግብ ማብሰል
እሺ ስለ ጉዳይ መረጃ ከየት አገኙ
እ?
ስለኛ ድርጅት ስለ ጉዳይ ከየት ሰሙ
በማስታወቂያ ምናምን አይቼ ነው።
የ- የቲቪ ነው የሬዲዮ ማስታወቂያ ላይ ነው የሰሙት በቲቪ መሰለኝ እኔ ያየሁበት ብቻ በማስታወቂያ ነው።
እሺ ሙሉ መረጃዎትን ሞልቻለሁ። ነገር ግን ወደ ስራ ገበያ ለመግባት አንድ ቀን ወደ ቢሮ መምጣትና orientation መውሰድ ስላለብዎ ቀጠሮ ለማለት እንደውልሎታለን።
እሺ ቢሮአችሁ የት ነው ግን?
አድራሻችን ጎተራ ፔፕሲ ንፋስ ስልክ ፖሊስ መምሪያ ዝቅ ብሎ ነው የሚገኘው። ሆኖም ግን እርስዎ ቢሮአችን መምጣት የሚችሉት ቀጠሮ ሲያዝሎት ብቻ ነው፣ ተይዞሎት ነው መምጣት የሚችሉት።
እም፣ በተጨማሪም የተለያዩ ስራዎች ቴሌግራም ቻናሎች ላይ post እናደርጋለን እና ቻናሉን ሊቀላቀሉ link ልክሎታለሁ።
እሺ
እሺ መልካም ቀን ይሁንልዎት።